የሰፈሩ ታላቅ የቀየው ተፈሪ የመንደሩ ዳኛ የሀገሩ መሪ የፍቅረኛ አባት ክቡር ፊት አውራሪ ቤቶ ተደፈረ በቆሎ ተማሪ የሰፈሩ ዳኛ የቀየው ተፈሪ የመንደሩ ዳኛ የሀገሩ መሪ የፍቅረኛ አባት ክቡር ፊት አውራሪ ቤቶ ተደፈረ በቆሎ ተማሪ ፊት አውራሪ ፊት አውራሪ ፊት አውራሪ ፊት አውራሪ ፊደል ለማስቆጠር ቤቶ ገብቼ ገብቼ ገብቼ በልጆት ፍቅር ቀረው ተረትቼ ተረትቼ ተረትቼ ለክብሮ የሚመጥን ጥሎሽ እጅ መንሻ ናይ መንሻ ናይ መንሻ ሲወዱኝ ለመቅረብ ሲቆጡኝ መሸሻ መሸሻ መሸሻ የሌለኝ ዳለ የቆሎ ተማሪ የፍቅራ ቦጊዳ ፊደል አስቆጣሪ የሌለኝ ዳለ የቆሎ ተማሪ የፍቅራ ቦጊዳ ፊደል አስቆጣሪ ሃይዶጋ ሃይዶጋ ሃይዶጋ ሃይዶጋ ሃይዶጋ ሃይዶጋ ሃይዶጋ ሃይዶጋ ሰፈሩ ታላቅ የቀየው ተፈሪ